ሓንቲት እዛ እንትን መብዓኻ ትድር ዘም ኬፍካ ድር ኣለኹ ግሮም ዘስልኩ ማለት ኤሎ ሁሉ ስፖርት ነው ባኮ ምንርዳ
ሪፖርት አድርጌ ነበርና ዲፖዚት አድርጌ ብር ሪፖርት አድርጌ እስካሁን መልስ አልተሰጠኝም።
ቴሌግራም ላይ ነው ሪፖርት ያደረጉት።
አዎ እሺ እዛው ላይ ጠብቁ፣ ሲመለስሎት እዛው ላይ ስለምንመልስሎት ይጠብቁ።
አይ ምንም መልስ እስካሁን የለም። በሌላ ስልክ ነው፣ በዚህ አይደለም።
ሲመለስሎት እዛው ላይ ነው የምንመልስሎት። ገና ስለሆነ ነው ስላልተስተካከለ ነው።
እሺ